ጤና ይስጥልኝ ቴስትር ማዕከል Hello ጤና ይስጥልኝ።
አብሮ ይስጥልን።
አቶ ጅማ ነገ በረራ ለመቼ ነው የፈለጉት?
ለነገ
እሺ ሌሎት ለአንድ ሰው ነው?
ለአንድ ሰው
OK። መመለሻ ያስፈልጋል ወይስ መሄጃ ብቻ?
መሄጃ ብቻ
OK። እሺ ሌሎት እሺ ለነገ ከጅማ አዲስ አበባ 11 ሰዓት ከሀያ ነው ያለው። airport 10 ሰዓት ዋጋው 4859 ብር።
ማታ ላይ
ማታ 11 ሰዓት አዎ፣ አዲስ አበባ 12 ሰዓት የሚገባ እም፣ ጠዋት የለም
ነው የጠዋት እም፣ ወይ ካልሆነ ቅዳሜ ካልሆነ ቅዳሜ
ቅዳሜ ስንት ሰዓት ዋለ?
ቅዳሜ ቅዳሜ
እም፣ ሄሎ